በጣም ልጅ ኢትዮጵያ ቤተልሔም ነኝ። እባክዎ ልርዳዎት?
ማርሽንት ተበላሽቶብን ነበር።
ሴራንዶ ግሮሰሪ ኖት?
ወይዬ ምን አሉኝ?
ሴራንዶ ግሮሰሪ ኖት?
ሴራንዳ ግሮሰሪ አይደለም ገርጂ እሺ የቢጃይ መለያ ቁጥር ወይ ደግሞ ቲን ነምበር ይንገሩኝ። የቤቱ
ዜሮ ሶስት ሰባት ሰማንያ
ዜሮ ሶስት ሰባት ሰማንያ
ዜሮ ሶስት ሰባት ሰማንያ እሺ አንድ የመስመር ላይ ቆዩ። ይቅርታ በዚህ ማግኘት አልቻልኩም። ምናልባት TIN number ኦትን ያውቁት ይሆናል።
TIN number እሺ ቆይ መልሼ እደውላለሁ።